ሄሎ ኔስጥሌ የምንታዘዝ ቴሌቪዥን ሄሎ
አቤት ጤና ይስጥልኝ የምንታዘዝ ቴሌቪዥን
አ- አማርኛ አይቻልም። በኦሮሞ
እሺ አንድ የመስመር ላይ ጠብቁኝ እሺ
ሄሎ
አቤት ጤና ይስጥልኝ። የበኩር ምድረቶ
አማርኛ አይ ቅርታ አማርኛ አይቻልም። የኦሮሞ ልጅ
እንትን ቀዛዬ ማለት ነው ይቀርታል። ሄሎ
አቤት ጤና ይስጥልኝ። የበኩር ምድረቶ ነን ጠጋዬ ማለት ነው ይቀርጋር
አማርኛ አይቻልም እንጂ ደግሞ ኦሮሞ ኦሮሞ በላይ ማሪፍ አንበ
ነጠጋ እንዲራ ማለት ነው ይቀርጋር እሺ የሚገጥበት
ሴለቱ በግዜ ቶኮ ቶኮ ብሪን ራ አምሮ ነው
ማሚለ ቴሌቪን ዲም ከንጀ ደግሞ እንጀራ ይፈረክ ማሚለው ዋንታ ተኒፍ የላቦራ